ጤና ይስጥልኝ ኢቴስ የበረራ መረጃ ማዕከል ምን ልርዳዎ።
ሰላም
ሰላም።
በረራ ፈልገ ነበር እሺ፣ ከየት ወዴት ነው የፈለጉት?
ከሽረ ወደ አዲስ አበባ ከሽሬ አዲስ አበባ።
አዎ።
እሺ፣ ለመቼ ነው?
በእኛ በኢትዮጵያ አቆጣጠር ለስምንት ለስምንት ቀን December
ህዳር ስምንት ነው በኢትዮጵያ ታህሳስ አቆጣጠር ታህሳስ ስምንት ታህሳስ ስምንት በእኛ አቆጣጠር ማለት ነው።
በሀበሻ ታህሳስ ስምንት
አዎ፣ በሀበሻ አስ- ለስምንት ለስምንት
እሺ
ለጠዋት ማለት ነው።
እሺ አስ- ሌላ
እሺ።
ለስንት ሰው ለአንድ ሰው ነው?
አዎ
እሺ የጠዋት ሶስት ሰዓት ከአርባ አለ
ዋጋ ስንት ነው?
ዋጋ አምስት ሺህ አምስት መቶ ስልሳ ስድስት
ለጠዋት ለመሸትስ ማታ ተመሳሳይ ናቸው። ማታ አስራ አንድ ተኩል ነው ያለው ተመሳሳይ ነው።
ተመሳሳይ ነው።
አዎ ዋጋቸው አንድ አይነት ነው።
እሺ ቆይ ልደውልልሽ።
እሺ እናመሰግናለን ስለደወልን።